ይስጥልኝ።
እሺ ልንገርሽ ዜሮ ዘጠኝ ሀያ አንድ
እሺ ዜሮ ዘጠኝ ሀያ አንድ ስልሳ
እሺ ስልሳ ሀምሳ ስምንት ሀምሳ ሁለት ሀምሳ ስምንት ሀምሳ ሁለት
አዜብ ትባላለች።
በዚህ ቁጥር አላመለከቱም። አሁን ልመዝግብላቸው። ስማቸው በቃ።
አዜብ ነው ያለው?
አህ አዜብ
እሺ።
እሺ አስቸኳይ ነው። እሺ የት ስራ አካባቢ ቁሙ- ነው?
ስራ ቁመዋል። ጃን ሜዳ ጃን ሜዳ ፊት ለፊት ናቸው።
ጃን ሜዳ ምን ነው ብልሽቱ?
እ፣ ይነዝራልም ነው የሚሉት እነሱ።
draft machine ነው አይደል?
አ draft machine ኡ
electric contact አለ።
contact አለው መሰለኝ። ያው ይነዝራል እያሉ ነው።
እሺ ጥያቄያቸውን መዝግቤ ወደ ጥገና ክፍል አስተላልፌላቸዋለሁ።
መልካም። እሺ ሌላ አስቸኳይ አድርግልኝ።
እሺ በቃ እቺ ብቻ አስቸኳይ ትሆንልኝ።
እሺ። ስለ ደወልና አመሰግናለሁ።
ስለ አገልግሎት ያለዎትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።